ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕ ነበር የምደውልሎት።
እሺ order አድርገን መጣ አይተም ነበሩት።
አዎ ምን ነበር?
ድንች ድንች። እሺ እ ነገ መቀበል ይችላሉ አይደለ?
ነገ ስንት ሰዓት ላይ?
ያው exact ሰዓቱ እርግጠኛ ሆኜ ልነግሮት አልችልም፣ ግን ያው driver ኦች ሲደርሱ ይደውላሉ።
አ፣ ቅዳሜም እኮ እንደዛ ብለው አዎ ነገ እርግጠኛ ሆኜ ነው የምነግሮት። አዎ warehouse ትንሽ እጥረት ስላጋጠመን ነው።
okay እሺ በቃ የት ነው location የምንልክሎት? ነገ ዊንጌት ዊንጌት።
አዎ እሺ እሺ፣ እናመሰግናለን። መልካም ምሽት።